ሰላም ጤና ይስጥልኝ ቤት ቤት ሰላም ቤት ነክ ቁጥር ደስ ይበድ መጀመሪያ በንድ ነው አለኝ።
እሺ አሁን ልቀቅኝ ስል ደግሞ የለም እሺ ንገረኝ የቤት ቤት ስልህን
ሀያ ዘጠኝ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ሶስት እሺ ሀያ ስድስት አስራ ሶስት ሀያ ስድስት አስራ ሶስት እሺ እ ዊዝድሮው ነው ያደረግከው አይ መጨመሪያ ብድር ነው የምፈልገው። ደግሞ በንድ ነው አለኝ። በአራት ቀን መቼ ነው?
ምናምን በአራት ቀን ምናምን ነው አሁን ቀን ያቀኝ ብር የለም።
መች ነው ቀኑ ዊዝድሮው ነው ያደረግከው
እ በአራት ቀን በኋላ አራት ቀን አራት ቀን
እሺ ስንት ብር ነው
አራት መቶ
ዊዝድሮው ነው አዎ እም፣ እሺ
እሺ በእናትህ ሳምሊቀን ሸግላርግ ኦይ ቼክ ያደረኩልህ ነው